ኮድ አልገባልኝ ብሎ ነው ገና እየጀመርኩ።
እሺ በባለሙያነት ለመመዝገብ ነው።
አዎ፣ አዎ።
መልካም። እሺ አሁን ላይ ባለሙያዎቻችን በአካል ነው የሚመዘገቡት እና እዛ ላይ ለመመዝገብ ደግሞ መጀመሪያ በስልክ ተመዝግበው ወረፋ ማስያዝ ይኖርቦታል። ስለዚህ መረጃዎትን ልቀበሎት።
እሺ፣
እሺ ስሞትን ይንገሩኝ።
አማኑኤል ታፈረ አማይል ታፈረ ታፈረ። እድሜ
ሀያ ሶስት በዚህ ስልክ ነው የሚጠቀሙት?
አዎ፣ የት አካባቢ ነው የሚኖሩት?
እንጅባራ
እም፣ ከይቅርታ ጋር አሁን ላይ እየሰራን ያለ ነው አዲስ አበባ ውስጥ ብቻ ነው።
ነው።
እም፣
እሺ እሺ እናመሰግናለን። መልካም